ቤት ቤት ማታ አራት መቶ ብር ተሳስቼ ማለት ነው።
እሺ
ሌላ ስልክ ቁጥር ላይ እየጫወትኩ ነበረ። ከዛ በሌላ ስልክ ቁጥር ላይ ሊላክ ነበረ ብሩ።
ዊዝዶ አድርገህ ነው ሌላ ስልክ ቁጥር ላይ
እ
ሌላ ስልክ ቁጥር ላይ ዊዝዶ አድርገህ ነው?
አዎ ዜሮ ዘጠኝ ስልኩም ያወረድኩት ስልክ ልንገርልህ ዜሮ ዘጠኝ
እሺ የ Best Bet ስልክ ቁጥር ንገረኝ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ
ስልሳ ሶስት ስልሳ ሶስት
ስልሳ ሰላሳ አንድ ሰላሳ አንድ
ዘጠና ስድስት
መቼ ትናንትና ነው ያልከኝ አይደለ?
ማታ አዎ ማታ
ይገባል አይደል? እሺ በቻፓ ወደ CBE ብር ነው ያዘዝከው አይደለ?
እ በቻፓ ወደ ህብረት ባንክ account ነው ያዘዝከው?
አይ በባንክ አይደለም፣ የኛ ባንክ የለም። ተሳስቼን እንጂ በ- በቴሌብር ላይ ፈልጌ ነበርኩ።
ከዛ ህብረት ባንክን ተሳስተህ ሞልተህ ነው?
አይ በ- ባንኩ የኛ በእጅ ነው እየተመታ እንጂ ተሳስቼን እንጂ ቴ- ባንክ አይደለም። ቴሌብር ላይ ልምጣ ብዬ ነው።
እሺ እሺ check እናደርገዋለን። እሺ ይመለሳል።
እሺ እስከ ስንት ሰዓት?
ዛሬ ሳይሆን ነገ ነው የሚመለስልህ። እሺ እሺ እሺ መልካም ምሽት።